Hello. Hello.
Hello?
ሰማት ልዝናል
አዎ ይሰማል።
ኧረ በእናትህ solution ፈልጉልን በእናትህ አንድ ስምንት ቀን ሆኗል እኮ እንደዚህ በቴሌግራም ሆኖ በደውልም እየደወላችሁ ምንድነው ምንም ግን ምላሽ አላገኘሁም እስካሁን
እሺ ለመያችን በዚህ ቁጥር ነበር አሁን በደወሉበት ያስመዘገቡት።
አዎ አዎ እሺ ያየሁልዎት ነው። ትንሽ መስመር ላይ ጠብቁኝ።
እሺ
መስመር ላይ ያሉ ደንበኛችን፣
አሁን መስመር ላይ ነው ሴት እሺ ስላስጠበቅነው ይቅርታ። ስሞትን ይንገሩኝ።
መሐመድ ሱሩር አለኝ
እሺ ደንበኛችን፣ እዚህ ጋር እንደሚያሳየኝ የእርስዎ ጉዳይ ለሚሰሩት ክፍሎች ተላልፎሎታል። እነሱ ሰርተው ጨርሰው እንዳሳውቁን እኛ ደውለን እንነግሮታለን።
ምናልባት ረስተው ይሆናል በእናትህ ድጋሜ ያስታውሱስ እስኪ አንድ ስምንት ቀን ሆኗል ከና ዛሬ ዘጠኝ ነው መሰለኝ እንደዚህ ጊዜው እያሳልፍ እያሉ
እሺ ደንበኛችን፣ ስላስቀየሙት ይቅርታ እንጠይቃለን። አሁንም ደግመን እናስታውስሎታለን እንዳ እንዲሰራ።
እሺ የተለያየ እሺ ሌላ ጥያቄ ያሉት?
አይ የለም እሱ ብቻ ነው እሺ ስለደውሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት የተሳይቶትን ያስቀምጡልን። መልካም ቀን።
እሺ